hello hello ጤና ይስጥልን።
አብሮ ይስጥልን ሰላም ነው።
አለን ምን ልርዳዎት?
እ፣ እንትን ነበር የሆነ ምን
አውርቼ አለች?
ላበ- ስልክ አውርቼ በቃ ማለት ነው።
እም፣
ከ- ከዛ ሲዘጉት የሆነ ጽሑፍ ጥቅስ ነገር ለማድረግ ፈልጌ ነበረ
ዘጠኝ ዘጠና አራት ላይ
እና እዛ ላይ መጻፍ እችላለሁ።
ለእነሱ ማሳወቅ ነው። እነሱ ናቸው መስተካከል የሚችሉት።
እሺ፣ ይሄ ምን አገልግሎት ነው?
ይሄ ቴሌዊንግ የማገልግሎት ነው።
እ?
ቴሌዊንግ
እሺ